ሄሎ ጤና ይስጥልኝ ቤስት ቤት ቃል ኪዳን ነኝ። ምን ልርዳው?
ሄሎ ሄሎ ጤና ይስጥልኝ።
አዎ፣ ሰላም ነው እንዴ?
ሰላም ምን ነበረ?
እ አሁን እስካሁን በንድ ነው። በሶስት ቀን ገንዘብ አልሄድም። አዎ withdraw ነው።
አዎ፣ ብድር ነው። በንድ ነው። ሶስት ቀን እሺ በሳንቲም pay ነው አይደል?
አዎ።
እሺ ለሳንቲሞች ይደውሉላቸው።
እሺ ቁጥር ስጥ።
እሺ short code ኡ ዘጠና ሶስት ስልሳ ነው።
ዘጠና ሶስት ስልሳ ስልሳ አዎ ስልክ ቁጥራቸው ደግሞ
ዘጠና ሶስት ስልሳ አዎ ስልክ ስልክ ቁጥራቸውን ደግሞ እንገሩት
ዘጠኝ
ዜሮ ዘጠኝ ሰባ ዘጠና ሰባ
አርባ ሰባት አርባ ሰባት አርባ ሰባት አርባ አርባ ሰባት አርባ ሰባት ነው ያልኩት
አርባ ሰባት አርባ ሰባት እሺ አስራ ስድስት እሺ መልካም ቀን እሺ